ሄሎ
አቤት ሰላም ጤና ይስጥልን። ቴሌቪዥን
እንትን ነው የሆነ ፓ- በዚህ እንትን ጀምሬ ጌም ቴሌዊም ቴሌጌም ምናምን ይለኛል። ቁጥሩን ብቻ ይልክልኛል። ምን እንደሆነም አልገባኝም።
እሺ፣ ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ሽልማቶች አሉት። ጌሞቹን ለማግኘት ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ይደውሉ መጀመሪያ
እሺ
አንድ ቁጥር ላይ ለመመዝገብ
እሺ ሶስት ቁጥር ላይ ለመጫወት የሚል አለ። ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው ኦኬ።
መጫወት ጥያቄና መልስ በኮይ ነው የሚጠቀሙት።
ጥያቄው መምጣት አለበታ ወደ እኔ
እግ- ስልኮት ላይ ነው ጥያቄና መልስ። በድረገጽ ከሆነ ወደ አማርኛ ይቀይሩሎታል። በዩኤስኤስአይድ በትንሿ ስልክ
አዎ፣ እንግዲህ ቲኬቱ ብቻ በእንግሊዝኛ ነው እየጨመረ እየጨመረ እየጨመረ ይሄዳል እንጂ ጥያቄ ምናምን አላገኘሁትም። ለዛ ነው እቅ- ብ- ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ሲደውሉ ሶስት ቁጥርን ሲጫኑ ጥያቄና መልስ የሚል አለ። እድሎትን እሺ።
ይሞክሩ የሚል አለ። መርጠው መጫወት ባለው ትኬት game ኦችን ይጫወቱ።
እሺ እሺ ልክ ነው፣ በቃ።
ትኬቱ ከሰላሳ ቀን በኋላ አያገለግልም።
እሺ እሺ አመሰግናለሁ።
ምንም አይደለም።